ሄሎ ሰላም ጤና ይስጥልኝ ቤት ቤት ሰላም ነው። የሆነ ብር አዝጋ አላስገባለችም እኮ በዚህኛ ሴት የሆነ ብር አልገባኝም እስካሁን። ትላንትና ምን ነው ነው
አዎ ዊዝድሮ ነው። ትላንትና ነበረ በ- በዚህኛ ስልክ አይደለም ግን ሄሎ
እ፣ ቆይ አንዴ ላስተላልፍልህ።
እሺ፣ በዚህኛ ስልክ አይደለም እሺ ቆይ አንዴ ቆይ አንዴ እሺ
ሄሎ ጤና ይስጥልኝ ቃል ኪዳኔ ከብስት ቤት መለጦ
የኔ ብር አልገባልኝም እስካሁን።
ዊዝድሮ ነው አዎ፣ በዚህኛ ስልክ ሳይሆን እሺ እንገሩ ስልክ ቁጥሩን ዘጠኝ ሰላሳ ዘጠኝ እሺ
ዘጠና ሶስት ሰባ አምስት ዜሮ አንድ አርባ አምስት ዜሮ አንድ ኖ ኖ ዜሮ ዘጠኝ አምስት ሰላ- ዜሮ ዘጠኝ ሰላሳ ዘጠኝ እሺ ዘጠና ሶስት እሺ ሰባ አምስት እሺ ዜሮ አንድ
ስንት ብር ነው
እ፣ ሁለት ሺህ ሁለት ጊዜ እና ሶስት ሺህ አንድ ጊዜ እሺ አንድ መስመር ላይ ጠብቁኝ እሺ